hello ጤና ይስጥልኝ ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳዎት?
እንትን ኤክስሬይ ለ- ላስነሳት ነበረ ልቧን እሺ
እና እኔ ያለሁት ምኒልክ ነው።
okay እሺ አንዴ መስመር ላይ ጠብቁኝ።
እሺ እ፣ ስንት አመቷ ነው?
እ፣ ስልሳ ስልሳ አዎ okay እሺ አንዴ መስመር ላይ ጠብቁኝ።
እሺ
hello ጤና ይስጥልኝ አብሮ ይስጥልን።
እ፣ ማዘዣ አለዎት አይደለ?
አዎ አለን።
okay እሺ ይቻላል።
እሺ እንዴት ነው የማደርገው ታዲያ?
መጥተው መስተናገድ ይችላሉ።
ውይ የት ናችሁ እናንተ?
እ፣ ቦሌ ሩዋንዳ ወደ ሚካኤል የሚወስደው መንገድ ላይ እንገኛለን።
ውሽ አይርቃትም።
ያው እንግዲህ ያለንበት location እዛ ነው።
አዎ፣ እሺ እሺ በቃ ልደውል ቤትና እንትን እላለሁ።
እሺ።